hello ጤና ይስጥልኝ።
hello ጤና ይስጥልኝ።
ትምህርቱን ለመመዝገብ ነበርና information ለማወቅ okay class ዛሬ ይጀምራል። የሶስት ወር ኮርስ ነው። በሳምንት ጊዜ ነው የሚሰጠው። ሰኞ፣ ሮብ፣ አርብ ማለት ነው ከአስራ አንድ ሰዓት ተኩል እስከ ምሽት አንድ ሰዓት ተኩል ድረስ አድራሻችን ሀያት
እሺ እ፣ ደራርቱ አደባባይ ተስፎ ሲኒማ ነው የምንሰጠው። እ፣ ክፍያን በተመለከተ በ credit hour ነው የምናስከፍለው። አንድ credit hour እ፣ ሰባት መቶ ሀምሳ ብር ነው። አጠቃላይ ሀያ credit hour ነው በሶስት ወር የምትወስዱት አስራ አምስት ሺህ ብር ማለት ነው።
ወደዚህ ወደ ከተማ የለም። እኔ ወደ ቡለሌ አካባቢ ነው።
አዎ ከዚህ ውጭ የለንም።
እሺ እሺ